ሌላ ቤት አቤት የለም ወይ? አሁን ደውለህልኝ አናግረኸኝ ነበር።
ሀምባሯን የተበላሸው ወደር ውስጥ
እሱ እሱን- አዎ። አዲስ ስራውን ለምን አድርሰሃል?
እነሱን አደረሱት እ?
ኖርደር ታቶኛ ኖርደር ይቆራረጣል ይበሽ ይቆራረጣል።
ቤት ሄል እና ዜሮ ዜሮ አንድ ውዬ ይመለስ ብለውኛል።
እ?
ልመልሰው?
አዎ እኮ አዎ እ?
አዲስ እሺ እሺ።
መስመር ከስ ማኝ- ከሰራ አድርሻለሁ።
ከስራ ተበላሽ ነው የሰጠ የተበላሸውን መለሱልኝ። ከሰሩ
በቃሽ አድርሰሽ መልሰው ከዛ አሳውቀን
እ? ሰ- ሰ- ከዛ ሳደርስ ነው።
ሄሎ አቤል አቤት።
መልሰውና ምግብ ቤት ከዛ መልሻለሁ ብለህ አሳውቀን።
እሺ እሺ